हेलो वही ሌነሽ እንዴት ነህ?
አለሁ እህቴ ደህና ነሽ?
ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ?
አለሁ። እስኪ ቤት ተዘግቶ ቤት ነው እዛ ደወልኩልሽ በዚህኛው ስልክ እንዴት እ?
ደህና ነሽ ወይ? ደህና ነሽ?
አቤት አቤት፣ ኔትወርኩ ወራዳ ቁጭ በለው በይ፣ ቁጭ በለው አሁንስ እ?
ደህና ነሽ? ቅድም ደውለሽልኝ ደውልልሻለሁ በዛው ጠፋሁ።
እ፣ ስራ ላይ ሆነህ ነው መሰለኝ።
እ፣ ስራ ላይ ነበርኩኝ እንዳልተሳሳት።
ደህና ነህ?
ደህና ነኝ። አለሁ። እንዴት ናችሁ?
ደህና ነን፣ እግዚአብሔር ይመስገን። ስራስ?
ስራ ሁሉ ሰላም፣ እግዚአብሔር ይመስገን።
አንተ በጎ ነህ?
ደህና ነኝ። ኧረ ሰላም ነኝ።
ተወው አይደለሁም።
አዎ። እንዴት ሆነ ያ ልጅ?
በጎ ነው፣ ምንም አይልም፣
ተሽሎታል?
ምንም አይልም። ያው አንዳንዴ የማቃጠለኝ ቢል እ
አንዳንዴ ያቃጠለኝ ይላል። ዛሬ ደግሞ አሁን አሞኛል ብሎ ነበር።
እውነት ለሊት
እ፣
ጸበሉስ?
ጠበሉን ተጠምቀናል። ጠበል ሲ- ሲገባ በጎ ነው
አዎ፣ እንደዛ ነው እንደዛ ነው የሚያደርገው።
ነው እንዴ?
እም።
ይሻል ይሆን ብለህ ነው?
ይሻለዋል። ምንም አይለውም። ቀስ ቀስ እያለ ቀስ ቀስ እያለ ነገሩ በአንዴ አይተውም መቼም።
አዎ። አይ ግድ ነው። ያው ትዕግስት ይፈልጋል።
እ፣ አንተ ደህና ነህ? ልጆቹን ደ- ትደውላለህ? በመ- አዎ፣ ደህና ናቸው። እግዚአብሔር ይመስገን።
እሺ በቃ እኔ ያው ጥፍት ስትል ጊዜ ምን ሆንክ ብዬ ጠፋሁኝ። አዎ፣ እደውልልሻለሁ እራሱ ማታም ብዬ ደክሞኝ ስለመጣሁ ተኛሁ።
አ፣ አሁን ተኝተናል እንዴ?
አ ድምፄ ተዝጎረጎረ።
እ ነገ ድምፅህ ትንሽ ደህና ነኝ። ጋደም ብዬ ነው ዝም ብዬ ነው እንዴ?
እ።
ምን ነው አምማል?
ኧረ ደህና ነኝ። ኧረ ከስራ መጥቼ ዝም ብዬ ጋደም ብዬ ነው።
ምግብ እራት ስታደ
እራት እበላለሁ
እ እበላለሁ እራት።
ወጥተህ ነው የምትበላው?
አይ በሶ ገዝቻለሁ እና በሶ ልበላ ነው።
አ፣ ቅቤ አለ?
ላሚቷን ቢያለች እባክሽ።
እውነት የዛ ሀገር ቅቤ ርካሽ አይደል እንዴ?
እዚህ ከየት የመጣ ከብታለና ነው ደግሞ ቅቤ
ማርያምን እና
ታዲያ በዘይት ብቻ በ- ታዲያ አዎ፣ በዘይት እንዴት እሱ- ትበላለህ? እ?
አይ ዘይትም አልጨምርበትም። በስኳርና እንትን ጨው።
አዎ፣ ምን ዘይቱም ያማል እኮ አዎ ያደርቃል እሱ ራሱ።
ያደርቃል ዘይቱ።
እስቲ እንግዲህ ካሰላ እንገዛለና
አስ- ኧረ እዚህ ውሩታ እንትን አርብ ገበያ ቆንጆ ነው አለች እንትና የውብ ዳር እ ደህና ነች እሷ።
ደህና ነይ። እዚህ ስ- ድንግ- ድን- ስትመጣ እንደዚህ ብር አስገባላትና ትግዛለህ።
ኪሎ ስንት ነው አለች?
አንድ ኪሎ እና ከትንሽ እንትን አለው አለች አምስት መቶ ብር
እና አሁን ትግዛልኛ፣
እ
አሁን ትግዛልኛ።
አንተ በማ- ማ ይወስድልሃል
ም- ስም- ብዙ ጊዜ ይቀመጣል እንዴ? ምን ይሆናል?
ይበስልብሃላ። ተው አረ ተሰርቶ እንጂ እዛ አታነጥሪውም። አሁን ስራ የለሽ።
ው- እሱማ ቢነጠር ብዙ ጊዜ ይቀመጣል። ምንም አይሆንም። አንዴ አንጥሮ በቃ ቅመሙን ምኑን እንትን ብሎ ፈትፈት አድርጎ አንጥሮ እና ታዲያ ይቀመጣል። እንትን ሲሆን ነው የሚበላሸው። ጥሬውን ተተቀመጠ አረ ጥሬ ምን ያደርግልኛል? ማን ሊያነጥረው ደግሞ ገና እዛው ገና ላበሳብስ።
አዎ፣ አሁን በቅመም እንደዚህ አድርጎ እንትን አርብ አርብ ገበያ ነው አለች። እዚህ አይደለም
እኮ ትግዛ፣ አምጪ። ይቆያል። አሀ ትሄጃለሽ ደግሞ ለካ
እሄዳለሁ። ምን እሷም ታነጥላል የምችለው አሁን ገዚ- ግዢ አንጥሬ አይሱ ይከብዳል።
አንጥርላ ቅዳሜ አሁን ሴት አስገባላታል እንጂ አርል ብላለ ቅዳሜ ያነላል እኔ አሁን አንድ ቃይ ታጥረዋል።
ሄሎ ሄድክ እንዴ? በመሀል ወጣህ እንዴ?